ሰላም ጤና ይስጥልኝ ቤስት ቤት አብሮ ስጥልን ኤክስ ቤት አዎ
አድራሻችሁ ፈልጌ ነበር አዘ- ወደ ውክልና ለመውሰድ የምን ለመውሰድ
ውክልና ለመውሰድ ማለት ነው።
እሺ የሆነ ፎርም የት አካባቢ ነው መርካቶ ነኝ ያለሁት።
እሺ አይ የት ከ- አካባቢ ነው መውሰድ የፈለግከው agent ነቱ አይ agent ነቱ ከነገሌ ቦረና ነው የወሰደው እና እኔ የሚሞሉ ፎርሞች አሉ ማለት ነው።
እሺ እነሱ ለማስሞላት ለእናንተ እየመጣሁ ነበር። መ- ባምቢስ ነው ባምቢስ እናት ባንክ ሄድ ኦፊስ ጀርባ ባምቢስ አዎ በሀያ እናት ሁለት ባንክ- ታክሲ ና እና መገናኛ ሀያ ሁለት እሺ ባምቢስ ጋ ትወርዳለህ እናት ባንክ head office ጀርባ በህንፃ ላይ ማለት ነው እሺ እሺ እሺ እሺ እሺ